Hello ጤና ይስጥልኝ ስልክ Hello ጤና ይስጥልኝ።
አብሮ ይስጥልን።
እቺ እንትን order አድርጌ ነበርና እሺ።
ቲማቲም አልመጣልኝም።
አዎ ቲማቲም warehouse ስለሌለ ነው። ዛሬ ይገባል፣ ለነገ እንልክሎታለን። ይቅርታ በጣም Okay። ስለዚህ ነገ ትልኩልኛላችሁ?
አዎ ነገ እንልካለን።
በቃ የዛሬ order ወደ መቼም ለነገ እንትን ይተላለፋል ምናምን የሚል ነገር ስላለ አዎ አይ ይተላለፋል፣ ነገ እናመጣሎታለን። መቀበል ይችላሉ አይደል? ነገ
አዎ እችላለሁ።
እሺ እንልካለን። እሺ እሺ፣ መልካም ቀን